አስተላልፈዋል። አሁን ስምሽን ብር ና ብር ና ምጭ ነው ብር ነው እኮ ሀያሺው እኮ አይደለም እኮ የሚፈልጉት ሰተሽ እኮ ትይኝ ሄሎ ዋያው ነው።
እንዴት ነሽ?
ደህና ነሽ?
የውብዳር የለሽም እንዴ ዛሬ?
የውብዳር በጣም busy ሆንን ዛሬ። ለዛ ነው እና የዘጋሽ።
ታዲያ እኛ ጋር እንግዳ አለና አገናኝ የውብዳርን አገናኝ ቆይ እስኪ ልያት። ቆይ አዎ።
እስኪ የውብዳር እሳ ወደ የውብዳር ወደ ውጭ ወጥታለች ወይ ነው እ?
ምን ልበላት? ወደ ውጭ ወጥታለች።
እንግዳ አለኝ
እንግዳ ስንት ሰው ነው?
ሁለት
እሺ